ነኝ። ስለ ባንኮ የሚገልጸው
መረጃ ልጠይቅሽ ነበር።
እሺ፣
agent ክፍለ ሀገር ለመሆን
እሺ፣
criteria እና ይቻላል አይቻል የሚለውን ነገር ስልክ የያዙ
እሺ
ዜሮ ዘጠኝ ሀያ አንድ
ሀያ
ሰባ ስምንት ሰባ ስምንት አርባ ዘጠኝ ሀያ ሁለት አርባ ዘጠኝ ሀያ ሁለት ማለበት okay ብለን እናግሩት።
እሺ